ሄሎ ጤና ይስጥልኝ ቤት
አብሮ ይስጥልኝ። ባይ ነኝ ተስቢሽ እዴ ዴባ በዚያኛው በዚያ በዛ በዚህ በቃ በዚህ በሁሉም ጋር እኔ ነኝ ብራዘር።
ዛሬ አንተ ነህ እንዴ?
ዛሬ እኔ ነኝ አዎ።
አይ ተወደ- አንድ ያምርብሃል። ጤና ይስጥልኝ ስትል
ምን ይደረግ? አሀ ምን አልከኝ?
እኔ የምልህ እሺ ኧረ ተስቢሽ ያለ ው እኔ ተሰምዱኝ ነው እ እኔ ደግሞ ምንድን ነው አዎ ጠብቁን አሳውቀናችኋልና እያስተካከሉት ነው።
ነው አይደል?
አዎ ይሁን የሁሉም ጋር እናንተ ጋር ብቻ አይደለም።
አዎ፣ ጭቅጭቅ ሲበዛብኝ እኮ ነው አይደለም በቃ ችግር የለውም አሳውቀናል አባቴ።
አይደለ?
አዎ።
ሌላው የሚደውላል እኔ ብቻ ነኝ የሚደውለው አይ ሁሉም ነው የሚደውሉት።
አይደል?
አዎ አዎ አይ በቃ እሺ ተስቢሽ እሺ አባቴ እሺ እሺ